የጢስ አባይ ልጅ የምንጭ የጣና ልጅ ናት የምንጭ ሰሜን ዘንባባ ለመቅጫኝ የተናኘ ከደም ሐኪም ፍቅሯን አልዳኘም የቴዎድሮስ ነች የካሳ የዘርአይ ነች የአብዲሳ ልጅት ታሪኳ ቤወሳ መስተዋል ነው ስበት ፍቅሯ ጸጋ በረከት የጢስ አባይ ልጅ የምንጭ የጣና ልጅ ናት የምንጭ ሰሜን ዘንባባ ለመቅጫኝ የተናኘ ከደም ሐኪም ፍቅሯን አልዳኘም የቴዎድሮስ ነች የካሳ የዘርአይ ነች የአብዲሳ ልጅት ታሪኳ ቤወሳ መስተዋል ነው ስበት ፍቅሯ ጸጋ በረከት ነበር ተወርውሮ አይደፍረውም ፊቷን ዘንዶው ቢወነጨፍ ሆነ መቀነቷ ንብ ያለ ከንፈሯ መቼ ይነድፋታል ቃና አበባ ነው ማዛ ሆኗታል ሰጋ ፈረስ ይዘው ሲወራረዱባት ለኔ ነች ላንተ ነች ጦር ሲማዘዙባት ጀግናኝ ጀግና ዘር መቻወቁት ልቧን ፀሐይ ወጣ ገባች ሲከተሉ ሽንጧን አንበሳው ልብ ይበርከት ካቀላት በተማረች ወፍ አያልፋት በሰም በዓይኗ ስትመጥል ከላይ ናት ገዳይ እሷን እሷን ይለኝ እቶ ፍቅሯ ጥሞኛል እጅግ ልጅ ናት ወጣት ስትጣለች ከቤቷ ውቤቷ የጢስ አባይ ልጅ የምንጭ የጣና ልጅ ናት የምንጭ ሰሜን ዘንባባ ለመቅናኝ የተናኘ ከደም ሐኪም ፍቅሯን አልዳኘም የቴዎድሮስ ነች የካሳ የዘርአይ ነች የአብዲሳ ልጅት ታሪኳ ቤወሳ መሰዋል ነው ስበት ፍቅሯ ጸጋ በረከት እስከስታ ወራረድ እኔ መቻውቀና ተርገበ ገቡላት ወገቤን ያዝኩና ደረቴን በሎሚ መታች ይታይሰላት በደር በሸንኮራ እኔም ልሞክራት ይወለድ ሺ ጊዜ ይወለድ ቢሆን ሴት ሁሉ ከውበት እንደሷማ ቢሆን ዳርስ ዳር ይብዛ ዘሩ አገሩን ይሙላው የቁም ነገር ነገስ ልቤ እሷን ነው ያፈራው አንበሳው ልቤ በርከካ ከላት በተማረክ ወፍ አያልፋት በሰም በዓይኗ ስትመጥል ከላይ ናት ገዳይ እሷን እሷን ይለኝ እጹብ ፍቅሯ ጥሞኛል እጅግ ልጅ ናት ወጣት ስትወጣለች ከቤቷ ውቤቷ የጢስ አባይ ልጅ የምንጭ የጣና ልጅ ናት የምንጭ ሰሜን ዘንባባ ለመቅናኝ የተናኘ ከደም ሐኪም ፍቅሯን አልዳኝም የቴዎድሮስ ነች የካሳ የዘርአይ ነች የአብዴሳ ልጅት ታሪኳ ቤወሳ መስተዋል ነው ስበት ፍቅሯ ጸጋ በረከት ነበር ተወርውሮ አይደፍረውም ፊቷን ዘንዶው ቢወነጨፍ ሆነ መቀነቷ ንብ ያለ ከንፈሯ መቼ ይነድፋታል ቃና አበባ ነው ማዛ ሆኗታል ሰንጋ ፈረስ ይዘው ሲወራረዱባት ለኔ ነች ላንተ ነች ጦር ሲማዘዙባት ጀግና ቴዎድሮስ